ሄሎ
ሄሎ ሰላም ጤና ይስጥልኝ።
ሰላም ከዶም ቲዩብ
አዎ ድምፅ ቲቪ ነው።
እንትን መረጃ ፈልጌ ነበረ። የመንፈሳዊ ጉዞ ወ- ኢየሩሳሌም
እ፣ ያዩበት ስልክ ላይ ያናግሯቸው። የኛ ቻናል ላይ ሳይሆን እ፣ ጣሎ የተቀረጸበት አለ አይደለ? communicate የሚያደርጓቸው እዛ ላይ ባለው ስልክ ቁጥር ነው።
እኔ እንኳን ሰው ነግሮኝ ነው አላየሁትም። ቁጥሩን ትነግሪኛለሽ?
እ፣ እዛ- እ፣ እንትኑን ፕሮግራሙን ይዩትና ይቅርታ ጋር ፕሮግራሙ ምን ላይ ነው?
hello ፕሮግራሙ ምን ላይ ነው የተላለፈው?
ልጆች ላይ ሀረገውን የተጠየቀችበት ላይ ምን ምን
እጹብ ድንቅ ልጆች ከዘጠኝ እጹብ ቀን ድንቅ አዎ ከዘጠኝ ቀን በፊት እ፣ ዩቲዩብ ላይ እጹብ ድንቅ ልጆች የቀረበች ሀረጋዊን የሚል አለ። የሀረጋዊን ፕሮግራም እዛ ላይ ነው።
እሺ፣ እ።
እናመሰግናለን።